Hello. Yeah.
Y lo tienes.
Hello. Hey. Yeah.
ጤናይስጥልን
ጤና ይስጥልኝ።
ፍሊንትስቶን ሆምስን የደወሉት ምን ልርዶት?
መቶ
አማርኛ አይችሉም? ይቅርታ።
እኔ ነው።
አዎ፣ እርስዎ አማርኛ አይችሉም?
አዎ ይቻላል።
ፍሊንትስቶን ሆምስ ነው። ምን ልርዶት?
አይ እኔ በቃ ዝም በይ። ይቅርታ አማርኛ እኔም አይችልም።